हाँ
है ना है ना हाँ। हेलो አቤት ጤና ይስጥልኝ።
የት ነው
ምን ልታዘዝ? ቴሌዊን ነው
እ?
ቴሌዊን ነው። ምን ልርዳው?
አልገባኝም። ለዚህ እኮ ነው የደወልኩት።
ቴሌዊን ጌም ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ
ከዛ ሰባት ቁጥር ይጫኑና አማርኛ ያርጉት።
አየ
ሶስት ቁጥር ላይ ለመጫወት የሚለውን ይምረጡ።
እሺ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ
እሺ መልካም ጊዜ።
አየ አሜን።